hello hello ሰላም እንዴት ነው?
እግዚአብሔር ይመስገን ሰላም ነው።
እንትን withdraw ብዬ ይገባላል ተብዬ ነበረ
እ ከትላንት ወዲያ ነው
ትላንትና።
ትላንት ነው ዙር ያደረግከው?
አዎ እና አንድ ሺህ ብር ወደ voucher ነው መሰለኝ የገባ ወደ ለመመለስ ብዬ አልመለስልህ አለ።
okay Best Bet ስልክ ቁጥር የደወልክበት ነው?
አይ እሺ ቁጥሩን ትነግረኛለህ?
ሰላሳ ሁለት ወይዘሮ- እሺ ሰላሳ ሶስት እሺ ሰማንያ ሶስት እሺ አስራ ስድስት
አሁን ደውለህልኝ ነበር አይደል?
አዎ መመለስ እንደ block ነው።
አይ እምቢ አለኝ።
እስኪ እያወራኸኝ አንዴ connection የሚሰራልህ ከሆነ ግባና ልንገርህ፣
እሺ
ወይ ደግሞ ቴሌግራም ቻ- ቴሌግራም ትጠቀማለህ አይደል?
አዎ ቴሌግራም ላይ በ voucher መመለስ ፈልጌ ነው ብለህ ጻፍልኝና ፎቶዎች አሉ step ኦች ጋር እነሱን okay ላክልህ። እሱን እያነበብክ ም- መመለስ ትችላለህ። ስልክ ላይ connection ላይ ሰራልህ ይችላል ስልክ እያወራክ።
እሺ እሺ እሺ እሺ እዛ ላይ ጻፍልን።
እሺ እሺ መልካም ቀን።
እሺ